hello አቤት እሺ ሰላም የማንን shop ነበር ቅድም የነገርሽ?
ደስታ የትኛውን ድሬዳዋ cashier የትኛውን cashier?
deposit ነው እኮ
አይ የጨመረበትን እኮ ልነግርሽ ነው። ትላንትና ስንት ነበር ያልሽው?
አምስት ሺህ ሶስት ተኩል ለእኛ ከወጣን በኋላ ማለት ነው።
አምስት ሺህ ነበር ከዛ አምስት ስንት ሺህ ጨመረ?
አይደለም ሰባት ሺህ ሀያ አምስት ብር ነው ብሩ ማለት ነበር።
ነው። ሁለት መቶ ብር voucher አድርጌ ነበር። አዎ። ከዛ አምስት ሺህ ጨመረ ከላይ አሁን ሶስት ሰዓት ተኩል ላይ ጂአር ነው አይደል? ጂአር ነው የምትይው?
አይደለም ጃር ነው እንደ ኧረ አይደለም የስፖርት ነው።
የስፖርት ነው? okay አዎ
እሺ የስፖርቱን እሺ እሱንም check ደስ እያደረኩ አለው።
ነው። እሺ okay አምስት ሺህ deposit ተደርጎልሻል
እኮ አምስት ሺህ ሶስት ሰዓት ተኩል አይደለ ትላንታ
እሱ ማን ያደረገው? አሁን ለምንድን ነው እንደዚህ የሚሆንበት? ከዚህ በፊትም እንደዚህ ይሆናል። እኛ ከወጣን በኋላ እንደዚህ አምስት ሺህ ብር ምን ሁለት ሺህ ብር ያደርጋል።
እስኪ አንዴ ቆይ ልጠይቅሽ
እሺ።
hello ሌላ ሰላም ነሽ? ማን ነሽ? ማን ነሽ?
ሰላም እኔ እየሩስ ነኝ። ድሬዳዋ ደቻቱ እሺ ኢየሩስ እንዴት ነሽ? ብሩክ ነኝ። ሰላም ነው ሰላም ነው።
አለን። እ፣ ይሄ አሁን deposit ተደርጎ ነው እና ይሄ account ደግሞ የተሰጠው ለእናንተ ብቻ ነው አይደለ?
አዎ።
ስለዚህ እ፣ እናንተ ተነጋገሩና ይሄ balance ይሄ account ያለው ሰው ነው እንደዚህ deposit ሊያደርግ የሚችለው። የገባበትን እ፣ ቦታ እነግርሻለሁ፣
እሺ።
ግን ደግሞ ይሄ እንትን ነው ኃላፊነት ነው አይደል?
አዎ እሱማ እኛም እኮ አዎ።
አጠፋፍተን ነው። ሶስት ተኩል ላይ ነው እንግዲህ የገባው።
እኮ አስር ሰዓት እንድትወጡ ምንም ብትወጡ ይሄ ፋይል እንትን ያላችሁ ይሄ
እ፣
እንትን ያላችሁ አላጥፎ ብዬ ነው። ትናንትና ነው
አዎ ትናንትና
ትናንት ሰባት አለ።
ሂሳብ ላስገባ ሳይሆን ነው እኔ አምስት ሺህ ብር ጭማሪ አለ።
እሺ ማን ጋር እንደገባ እነግርሻለሁ፣ ችግር የለውም ግን እኛ ገብቷል።
ጋር እ፣ አይ ወጪ pending ኮድ ላይ ነው ገብቷል?
ያለው pending ላይ ነው ያለው። ደስ የሚለው እ፣ እሷን ሁሌ እኮ ሰጥቻለሁ።
pending ላይ ነው። ከዚህ በፊትም ሁለት ሺ አንድ ሺ አዎ፣ ምናምን እኮ ይገባል።
ሊወስድ ኮዱን ነው።
ይልኩልኛል።
ሊወስድ ነው። እሺ ምን ታደርጊያለሽ መሰለሽ? ለማን የተሰጠው ስፖርት ቡኩ ለአንቺ ነው እና እኔም የስፖርት cashier አለች
አለች። የስፖርት ካሸሯ password ዋን reset ታርግና እሷ ብቻ ትወቀው።
እሺ
እ? password reset እሺ ምትላለች እዛ ጋር እ፣ አሁን ይሄን ኮድ እልክልሻለሁ በቴሌግራም።
እሺ ግን ሌላ ጊዜ እንደዚህ አይነት ነገር happen እንዳይሆን እሺ። ማለት እሺ እናንተን ነው የሚያስጠይቃችሁ። ሀምሳ ሺህ መቶ ሺህ እንዲደረግ ከእናንተ ውጭ የሰጠነው access የለም።
እሺ አይ እኛ እዛ ስለምንመጣ አዎ ላክልኝ።
ታውቂ የለ አንቺ በደንብ ታውቂያለሽ እንዴ?
እሺ እሺ